ሄሎ ሄሎ አቤት አይስጥልን አብሮ ይስጥልን።
አቤት ቤት ነበር ምደውልልህ።
አዎ አሁን እደውላለሁ ብለሽ ነበር።
አዎ እ ወደ ንግድ ባንክ አልነ- አልነበረም የላከው። እሺ በ voucher ነበረ። የት ነው ያለኸው?
voucher ነው እንደ የተላከው አዎ የት ነው ያለኸው?
እኛ ያው ወደ ከንቱን ከቤስት ቤቱ እንርቃለን። አሁን ለስራ ወጥተን ወደ በረሃ አካባቢ ነው።
አ፣ ስለዚህ በ voucher ከሆነ ታውቃለህ አይደለ? ሄደህ ነው ሾፓሾፕ ነው የምትወስደው ግን ባለፈው በ voucher ልከን እንደዚህ የሆነ ልጅ መልሶልናል። እስኪ እኮ ያነገ- revert መደረግ ይችላል።
እኮ ማውጣት አሁን- ካልቻልክ አሁን እኔ ማውጣት ከቻልክ ሄደህ አውጣ ልልህ ነው የደወልኩልህ። ካልበዛ ነው አ- አይ በቃ ወደ ቤስት account ኡ ይመለስልኝና አዎ ችግር የለም እንጨዋትበታለን።
እሺ፣ እንደዛ አ።
ማድረግ ይቻላል።
በቃ እንደዛ እንዲሆን ነው የፈለግኩት።
እሺ፣ እሺ።
መልካም ቀን።
እሺ